ጤና ይስጥልኝ ቪዥያ ኢትዮጵያ ሮዳስ ነኝ። ባኮ ምን ልርዳት?
ሰላም ሮዳስ፣ እንዴት አረፈች?
እግዚአብሔር ይመስገን። ባኮ ምን ልርዳት?
ቅሬታ ነው አክቹዋሊ በኢሊገር የተመዘገብነውን በቤተኛ የተመዘገብነውን መጠጥ ልናገኝ አልቻልንም። ከአመት በላይ
በቤተኛ አዎ የተመዘገብኑ ፖይንቶች ነበሩን ወደ አራት ሺ ዘጠኝ መቶ ገደማ እሱ ፕሮሚሳችሁን ፊትን አይደለም ለኛ ባለ ያቋርጣችሁ አሁን ጀምራችሁ ይቆራረጣል ደንበኛችን
በቤተኛ የተመዘገብነው ነበር አዎ አዎ እና እሱን እሱን ሊደርሰን አልቻለም።
እሺ ደንበኛችን ቢዲ አይዲ ይነግሩኛል?
አይዲ ሳይሆን ኢሊደሩን ልንገርሽ። ኢሊደሩ አስራ ዘጠኝ ሀምሳ አምስት
አስራ ዘጠኝ ሀምሳ አምስት ሀምሳ አራት
ሀምሳ አራት ሰባ